Any system modification? እኮ ነው እኔ ነሽ የደወልኩት ይሰማል የኔ ይሰማል እንጂ ይሰማኛል። እርግጥ እስቲ ቆይ እሺ ልውጣና ረጅም መንገድ እስቲ አሁን አውሪሽ
እሺ አሁን ይሰማሻል
በደንብ ይሰማኛል፣ ግን የሆነ ቁርጥርጥ ይላል።
የኔ ድምፅ ነው የሚቆረጠው እ
hello
ወይ ይሰማል። ቀረብ አድርጊ።
ያንቺን ይሰማኛል እኔ
እሺ እሺ።
የኔ እኔ ጋር ይሰማል እንግዲህ ግልጽ ነው። ይሰማል ይሰማል ይሰማል ይሰማል በደንብ በደንብ ይሰማኛል።